Hello Hello ጤና ይስጥልኝ።
ጤና ይስጥልኝ።
እሺ ደ- ቁጥሩን ንገሩኝ እንደት አለ?
ዜሮ ዘጠኝ ሰላሳ ስድስት ስልሳ ሶስት ስልሳ ሶስት እሺ ዜሮ ሰባት
okay፣ እሺ ኦኬ አልተደወለላትም ከድራይቨር
እንትን ነው ከ- ማለት እኛ ሰፈር አሁን እኔ በዚሁ ቁጥር ሌላ ዝዤ ነበር የማይፈልቀው የእሷ ብቻ ስለቀረ ነው የደወልኩት።
አንድ አካባቢ ነው ሎኬሽናችሁ?
አንድ አዋቢ ነው።
ኦኬ እሺ ቼክ አድርጌ መልሼ ልደውልልዎ።
እሺ እሺ
እሺ